ጤና ይስጥልኝ አዳቢስ ሚዲያ።
አዎ ጤና ይስጥልኝ። ከአሪፍ ነበር የምደውልሎት ኤደን እባላለሁ።
እሺ ስሞትን ማን ልበል እርሶን ኤልሻዳይ
ኢንሻአላህ። እሺ እ በአሪፍ POS ምንም አይነት transaction እያየን አይደለም። ሰሞኑን POS ኡ ጋር ያጋጠመው ችግር አለ?
እ ምንም ያጋጠመክ ችግር የለም፣ ግን ማታዎቹን መጥታችሁ ብትጠይቋቸው ነው የሚሻለው። ምክንያቱም እኔ እየሰራሁኝ አይደለም ማለት ቀን ላይ ይሄን ያህል ስራም የለም፣ በ POS ም የሚሰራ ብዙም ስራ የለም።
እ POS ኡ ይሰራል ግን እኔ አሁን ተጠቅሜ አላውቅም። እስካሁን ምንም እም።
አይነት POS አልተጠቀምኩም። ስለዚህ በምንም check አላረኩትም።
እሺ እሺ እ መዘግበዋለሁ። እሺ እሺ መልካም ቀን። እናመሰግናለን።